era negócio, não é pronto? E é vegana. É vegana. ጤና ይስጥልን።
አቤት
እባክዎን ልርዳዎት?
ግን ተመዝግቦ ነበር እና ትንሿን አምጥተውልን
ምን አለ?
ትንሿን ኦክጅን አምጥተውልን ትልቁን እንደተመዘገበ ትልቁን አላመጡልንም ነበር እስካሁን።
አስመዝግበው ነው ያመጣልዎት?
ተመዝግቦ ነበር።
ድምፁ ይቆራረጣል ደንበኛችን።
ተመዝግቦ ነበር ነው የምልህ።
አሁን እናመጣልዎት?
አዎ እንደው የምግብ ቁጥርም ሰጥተውኛል።
ድምፁ ሲቆራረጥ ደንበኛችን ቀጥታ አካባቢ ነው ሲለኝ ወጣ ብለን እናግሩት።
እሺ
አካባቢ ስለዚህ ድምፆት ይቆራረጣል፣ በጥራት የለውም።
መልሼ ልደውልልሽ።
እሺ ይሻላል።